hello hello አቤት አቤት፣ አይሰማ
ይሰማኛል። ሰላም ነው ሰላም፣ እንዴት ነህ? ምን ልርዳ?
አለን። እስካሁን ድረስ ብሩ አልገባልኝም። ምን ሆኖ ነው?
okay፣ withdraw አድርገና
እ?
withdraw አድርገና
አዎ
አሁን በደወልክበት ቁጥር ነው
አሁና ድሮ withdraw ያደረከው? ቤት ቤት ቁጥር ቤት ገና ቤት አልገባልኝም። ውስዶ ራሱ አላልኩትም። ገና አልገባልኝም ከእናንተ።
አ ገባኝ። ቤት ቤት የምትጠቀመው አሁን በደወልክበት ቁጥር ነው?
አዎ እሺ ስንት ብር ነው withdraw ያልከው?
withdraw ገና withdraw እኮ አላልኩትም። jackpot ነው።
withdraw አላልከውም? እሺ ምንድን ነው check እንዳደረገልህ የፈለግከው ታዲያ?
ብሩ እንትን ስልሳ ሺህ ብር ነበረ እና jackpot ነበረ።
jackpot ነው
አዎ።
jackpot። እሺ
እስካሁን ድረስ ምን አላየሁትም። አልገባልኝም ጭራሽ።
አልገባልህም? አሁን በ- ሁለ- ሁለት ቀን እየጠበቅኩ ነው።
አዎ jackpot ገብቶልሃል እኮ ይኸው
ስንት ነው?
አንድ ሺ አንድ መቶ ሰማንያ ዘጠኝ ነጥብ ስምንት
እሱ አይደለማ ስልሳ ሺህ ብር ነበረ።
ስልሳ ሺህ ብር እኮ total win ስልሳ ሺህ ብር ነው። ከዛ rule አለው jackpot እና ለምሳሌ አዎ።
አንተ አንተ ብቻ ከሆንክ win ያረከው ስልሳ ሺህ ብሩን አዎ።
ሙሉ በሙሉ አንተ ነህ የምትወስደው። ግን ሌላ አዎ።
ሁለት ሰው ሶስት ሰው ካለ ትካፈሉታላችሁ ነው የሚለው እና በአሁኑ ደግሞ አርባ ሶስት ሰው ነው win ያረገው።
አ-